አለው ለፍቅር አይሆንም አተላ ለምን ታሰክሪያለሽ ጠጪውን በሞላ ለራስሽ አታውቂ ወይ ለሷ አታስቢ ገንዘብ ይቀልሻል ስትስገበገቢ እንክርዳድ እንክድድ የተንከደደ የተንከረደደ ስንዴ መስላ ገብቶ ስንቱን አሳበደ ስንቱን አሳበደ እንክርዳድ እንክድድ የተንከደደ የተንከረደደ ስንዴ መስላ ገብቶ ስንቱን አሳበደ ስንቱን አሳበደ አንኩረሽ አንኩረሽ አንቺ ባለጠላ ለምን ታሰክሪያለሽ ጠጪውን በሞላ አንቺ ባለጠላ ሰው የምትጎጂበት ምናልባት ያራል እንክርዳድ ያለበት እንክርዳድ እንክርድድ የተንከረደደ የተንከረደደ ስንዴ መስሎ ገብቶ ስንቱን አሳበደ ስንቱን አሳበደ እንክርዳድ እንክርድድ የተንከረደደ የተንከረደደ ስንዴ መስሎ ገብቶ ስንቱን አሳበደ ስንቱን አሳበደ ሙያሽን ሳያውቅ መልክሽን አይቶ ወደ ኋላ ሄዶ ባንቺ ተይዘው ብታርም ይሻላል አይሆንም በኋላ ተጣበጣችን አንቺ ባለጠላ እንክርዳድ እንክድድ የተንከረደደ የተንከረደደ ስንዴ መጥረገጦ ስንቱን አሳበደ ስንቱን አሳበደ እንክርዳድ እንክድድ የተንከረደደ የተንከረደደ ስንዴ መጥረገጦ ስንቱን አሳበደ ስንቱን አሳበደ ስንቱን አሳበደ ስንቱን አሳበደ